ጤና ይስጥልኝ BGI ኢትዮጵያ የደንበኛ ባኩ ተመለሰ።
ከአዲስ አበባ ራሱ የምደውለው እሺ
እንትኑ እንት ፍሪጅ ነበር እናንተ ጋር የእናንተ ፍሪጅ እኛ ጋር ነበር ከራሱ የምደውለው እሺ እና ፍሪጁ እንዲ ብሏል አያቀዘቅዝም። ትናንትና ጀምሮ ዛሬም እንደዚሁ እና አስቸኳይ ጥገና እንዲደረግለት ነው።
እሺ ደንበኛ ስም BGI ID ወይ ደግሞ TIN number ይንገሩኝ።
TIN number እሺ አምስት ዜሮ
አምስት ዜሮ
አምስት ዜሮ ሀያ አምስት ሀያ አምስት ሀያ አምስት አራት አስራ ሰባት
አራት አስራ ሰባት እባክዎትን መስመር ላይ ጠብቁኝ። ሌሎች እሺ
ደንበኛችሁ መስመር ላይ ነው?
አዎ።
የድርጅቶች ስም ራስ ሆቴል የሚባል እህ የድርጅቶች ስም ራስ ሆቴል። አዎ።
አግኝቻለሁ። ራስ ሆቴል ሙሉ ስምዎትን ንገሩ።
በላይ በላይ ማለት በላይ ያየ ነው።
አሁን በደወሉ ስልክ ልመዝግብ ወይስ ሌላ የሚሰጡኝ ቁጥር ይኖሮታል?
ያው የሆቴሉ የሆቴሉ ልንገር ልስጥሽ ወይስ የዚህ የኔ ልስጥሽ? እ እ ሄሎ ሄሎ